Hello ጤና ይስጥልን Best Bet
ለምንድን ነው CBE ብር የወጣብኝ?
አው CBE ብር ለጊዜው ተቆርጦ ነው። እሺ ይመለሳል።
የምጠቀመው በሱ ነበረ። እንደ አጋጣሚ ቴሌ ብር ላይ ቴሌ ብር የለህም
አለኝ፣ balance አልነበረውም። እሱ ላይ
እሺ ትንሽ ትንሽ ጠብቅና ይስተካከላል። እሺ ዛሬ ጨዋታ እንትን ይልኛል። ዛሬ ጨዋታ ይደርስልኛል።
maybe ይደርስ ይሆናል አላወቅኩም። እኔ ግን ይስተካከላል። ትንሽ ጠብቁን። እሺ
እሺ፣ በታማኝነት ተባበሪኝ።
ምን ልርዳክ?
እኔ በ CBE ብር ሁለት መቶ ብር ወደ አንቺ
እንደዛ ማድረግ አልችልም። እንደዛ ማድረግ አልችልም። እሺ ይቅርታ።
normal።
እሺ እሺ፣ መልካም ምሽት።